minute. ይሰማል ድምጻችን? hello ይሰማል?
አዎ እንትን የሆነ ምላሽ ፈልጌ ነው። እንትን በቴሌግራም screenshot ኡን አድርጌ ልክላቸዋለሁ። እስካሁን ምላሽ አላገኘም። አንድ ሳምንት ሆኗል። አንድ አራት መቶ ሰማንያ ብር የተቆራረጠ ነው ደንበኛችን።
አዎ ትንሽ ኔትወርክ ነው መሰለኝ። ምን መሰለሽ የተቆራረጠ ነው
ይሰማል ሲስተር? አሁን ደንበኛችን።
ሄሎ
ምን አሉኝ ደንበኛችን? የተቆራረጠ ነበር ይቅርታ።
ሄሎ
ይሰማል ይቀጥሉ።
እሺ በአንድ አራት መቶ ሰማንያ ብር ነበረ በአሪፍ ውድድረው አልኩት እሺ ስፖርት አሁን አንድ ሁለት ሳምንት ሊሆን ነው። ከዛ ብሩስ ሲንግል አለ እና በቻናላችን ስክሪንሾት አደረገውና ላክ አሉት። እስካሁን እሺ።
ምንም ምላሽ የለው።
እሺ የቴሌግራም ስሙትን ይንገሩኝ ደንበኛችን።
ስክሪንሾት አድርግ ያለው ልካቸዋል። ቆየ ቦታ ከትናንት ነው ጎዳይ ነው መሰለኝ ላኩት።
እሺ በዚህ ቁጥር ነው የተመዘገቡት?
አዎ።
እሺ የቴሌግራም ስሙትን ይንገሩኝ።
በቴሌግራም ማን አሉኝ?
ቴሌግራም በዚህ ቁጥር ሳይሆን በሌላ ነው የምጠቀመው፣ ግን መሐመድ ስሩር ይላል።
እሺ ደንበኛችን መስመር ሊጠብቁኝ ምን ደረጃ ላይ እንዳለ ላረጋግጥልዎት።
እሺ
እሺ ደንበኛችን መስመር ላይ አሉ?
መስመር ላይ መስመር ላይ መስመር ላይ ስለጠበቁ እናመሰግናለን። ጉዳዩ ስለሚመለከተው አካል ተላልፎልዎታል።
እሺ፣ እንደዘገየቦት ይገባኛል። እሺ ዛሬም ስለደወሉ ደግሜ አሳውቃቸዋለሁ ለባለሙያዎቹ። በተቻለ መጠን በፍጥነት ለመስራት እንሞክራለን።
እሺ ሲስተራዬ፣ እሺ ደጋግመው መደወል አይጠበቅቦትም። ሲስተካከል ደውለን እናሳውቆታለን።
እሺ ሲስተራዬ፣ እሺ ስለተረዱ እናመሰግናለን። በጣም ይቅርታ ስለተጉላሉ። ሌላ የመረዱት ነገር አለ?
አይ የለም የለም።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ምሽት ይሁንልዎት።
እሺ